hello
አቤት
ሰላም ጤና ይስጥልኝ ቴሌቪዥን
አብሮ ይስጥልን። አይ message ሲያስቸግረኝ ነው።
ለማቋረጥ ነው።
አይ የምን እንደሆነ ለማወቅ እሺ ቴሌቪዥን game ነው። game ኦቹን ሲጫወቱ ብዙ ሽልማቶች አሉት። ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ያሸልማል።
እህ
ቴሌቪዥን game ነው። የቴሌቪዥን ደንበኛ ስለሆኑ በየቀኑ ትኬት ይገባሎታል። እርስዎ ደግሞ ባሉት ትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና
እ ሶስት ቁጥር ለመጫወት
እ ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለሎት። መርጠው ባሉት ትኬት እድሎትን ይሞክሩ፣ game ኦቹን ይጫወቱ። የሚያሸልም ጨዋታ። ስልክዎት smart ከሆነ በድረ-ገጽም ገብተው መጠቀም ይችላሉ።
እሺ እሺ እናመሰግናለን።
እሺ መልካም እድል። እሺ game ኡን ይዩትና ግልጽ ያልሆነ ነገር ካለ መልሶ መደወል ይቻላል። እሺ አጥባለሁ።